ሄሎ ሄሎ ሄሎ፣
አቤት ጤና ይስጥልኝ።
አብሮ ስጥልኝ ዶክተር ሮባ
አዎ ከኢትዮ Chicken ነበር የደወልኩልህ ከ customer care።
እሺ አን- አንድ customer ኣችን ቅሬታ ያቀረበ ነው እና አርባ አንድ ጫጩት እንደ ቀሪ እንዳለው አሁን አርባ አንድ አዎ ከ sales team ጋር check ስናደርግ post አልተደረገም፣ system ላይ የለም ነው እነሱ የሚሉት እና ማን ነው?
ከስ- customer ኡ ግን ፈርም ያለው ነው በዛን ሰዓት አዱኛ በየነ
አዱኛ በየኔ አዎ ፈርም ያለው አዱኛ በ- ምን ከዚህ በፊት እኮ አዎ እኛም post አድርገናል።
የለም ግን system ላይ ከ sales team ጋር check ስናደርግ ስንት post አልተደረገም።
ስንት አመቱ ነው?
እ፣ ቆይተዋል ነው ያለው። ጊዜውን እ፣ አላወቅኩም። የሰሙ ግን አሳውቅ ያለው ነው እሱ የ- ያለው እኮ አሳውቆኛል። አርባ ሁለት ነው እንዳሁን ሁለት ሁለት ጊዜ ነው ያለው። እኔ post አድርጌ ያለው እንትን system ኡ ላይ ሳይሆን እኛ post የምናደርገው ፕላ- platform ኡ ላይ ነው። ያኔ Okay። አሀ፣ አንተ ግን ፕላትፎርሙ አልተዋል።
የቴሌግ- የቴላ- የ- የ- እንትን አለ አይደል የቴሌግራሙ platform እህ፣ እሱ ላይ እ፣ post እናደርጋለን። እነሱ ደግሞ ፈርሞ ነው እንትኑ ላይ የሚ- የሚመልሱትና እህ፣ አንዳንዱ አንዳንድ ጊዜ system ኡ ላይ ነው የሚያውቁት። ያኔ system ኡ አልተጀመረም ባይዘው እሺ፣ እህ፣ እህ፣ እና አንድ system ኡ ላይ ነው ቀሪውን approve እሱ ብቻ ሳይሆን ብዙ ሰዎች አሉ ቀሪ ቀሪያቸው approve ያልተደረገ ማለት ነው።
Okay።
ሁለት ሁለ- ሁለት መቶ ምናምን ያሉ ሰዎች አሉ። እ፣ አንዳንዴ platform ላይ ነው የሚወስዱት፣ አንዳንዴ system ኡ ላይ ነው የሚወስዱት፣ አንዳንዴ ደግሞ የሚመለስ ወረቀት ላይ ነው የሚወስዱት እና ለእኛ ራሱ ጥያቄ ነው ይሄ። ሰውዬ እውነት ነው አለው። እኔ post አድርጌ ያለው ግን አሀ፣ ችግሩ ምን መሰለህ ከላይ ፋይናንሱ ጋር ችግር አለ።
እህ፣ ስለዚህ እዛ ነው መስተካከል ያሉት።
እህ፣ እህ፣ እህ።
እውነቱን ነው። እሱ ብቻ ሳይሆን ብዙ ሰዎች አሉ ቃሪያችሁ እዛ የቀረው
እህ፣ አ- ማ- ምንድን ነው አሁን እዚህ ጋር custo- m- ደውሎ ቅሬታ የሚያቀርብን እ፣ customer ነው የምናስተናግደው እኛ እና እሱ አዎ።
እሱ case check ለማድረግ ነው እና ስለዚህ አዎ።
ቴሌግራም ላይ ነው post ያደረግከው አንተ አ አ እኛ እኮ አይ እሱ ብቻ ሳይሆን መብታችንም ቴሌግራም ብቻ ነው። እኛ እህ፣
ቴሌግራም ላይ ነው የምናስቀምጠው። አሁንም ቢሆን ቴሌግራም ላይ ነው የምናስቀምጠው።
okay።
እከሌ ይሄን ያህል ጫጩት ወስዷል። አ- አሁን እሱ ብቻ ሳይሆን እህ፣ አሁን በቅርብ የወሰደ ያለ ሰውየው አዎ፣ ስድስት መቶ ስድስት መቶ አምስት መቶ ሀምሳ ስምንት ጫጩት ምናምን ጎሎታል።
አዎ።
ስለዚህ ይስተካከልለት ከቻልኩት አዎ፣ post ተደርገዋል። አንተ አድርገዋል።
አ አ ተደርጓል።
ጥሩ ጥሩ ጥሩ። እሱ እሺ ቪዲዮ ላይም አለ።
thank you በጣም አመሰግናለሁ።
እሺ መልካም ጊዜ።
እሺ እሺ።
great